አቤት አለ
ሌላ
ጤነው እንደምን ነህ?
ሰላም ነው ደግነህ
እ እኔ የምለው ጤናው
እ ኤፌሳሩ ነገ በእናትህ እዛ ቢሾፍት ኦርደር ነበረና
እ አንድ ግማሽ አስጭኘው ላድር ነበረ ምርት ላይ እንዴት ነህ? ግዴታ ደግሞ የስራ አመራሮቹ ነውና ከአንተ አንድ መቶ ኦርደር አለን ለደብረ ዘይት
ይቻና እንደዚያ ከሆነ ሲጫና ግማሽ አለ። አሁን አንተ ምንድን ነው የሌለክ?
እኮ አስቸኳይ ከሆነ ያው ኑሬም እና ሌላ መኪና ደግሞ ካለ እነሱ እናያለን ኑሬ ኑሬም- ኑሬም አይኖር
በፈጣሪ ስም ማርያምን ለአዳማ ነው እንትን ያለው የጫነው
እ፣ እና ስ- እንትን ማን አሁን ያለው ይል- ይል- ይልቃል ሌሊት ይገባል። አሁን አውርዶ እ?
ሂዶ ማለት ነው። ይልቃል እሺ።
ይልቃል ሌሊት እሺ።
ይገባል አውርዶ ሂዶ በል እሺ እ፣ እነዚህኞቹ ምንድን ነው እ፣ ሌላ መኪና አለ አይደለ? አንደኛው ደግሞ ብራንድ ያደረገው ወልድ ለጥፎ የነበረው አዎ አዎ።
እሱም አለ።
በቃ አይ ሁለቶች ካሉ በቃ አሪፍ ነው ሁለት መኪኖች አሉ። በእነሱ የእነሱ ያመላልሱልክ ነገር በቃ እ፣ ከዛ ከቻለ ነገ ምናልባት ካለደ ያሬድን እስኪ ጠይቀዋለሁ የሚመቸው ከሆነ በቃ ቢያንስ ወይ ሩብ ወይ ምናምን ቢያመጣ የተረፈለት እያለቀለት ነው ግን በቃ ሁለተኛ ለመጫን አይመችም አስቀደም ነው መኪናውን ያኛው ግን አይችልም አሁን ወይ አሁን ደርሶ ለመምጣት አይችልም አይ እስኪ እንግዲህ ይለቅና አይ በቃ እኔ እስኪ በቃ እነሱ ሂድና እነዚህኞች ለሚያመጡልናል ግድ ከሆነ